ሄሎ ማቲ
ሄሎ ሄሎ ማቲ
እንካ ማች ንገሪኝ። የማን አሉ አሉ አባት ወይ ማቲ ሰላም ነው?
ወየ ወየ አለን አለን። እንዴት ነህ?
እግዚአብሔር ይመስገን አለን። እኔ የምልህ ቅድስት የምትባል እ ሎሚ አልሰጣትም እንዴ? እዚህ ጋር in transit ብሎ ማቲ ነው የሚለው።
ቅድስት የት የት ነች?
ቆይ check ላድርግልህ አንዴ።
ቅድስት እኔ ገና ቸርችል ነኝ።
ሌላ እቃ ሰጥቶኝ ሎሚ ብቻ ነው የቀረብኝ ነው የምትለው።
ታዲያ አንድ ቃ ነው ያዝኩትኝ እኮ ቅድስት አስታወስካት?
ቅድስት አይደለም የሚለው አ
ሎሚን የቀረብኝ ነው ያለችው።
አ ሎሚ አልመጣልኝም። እዚህ ጋር ግን in transit ብሎ ማቲያስ ነው የሚለው።
የት ነች?
ቆይ location ኑን እስቲ ቆይ ና እንካ እ ያዢ ቁጥር ነው እ እ ቆይ አንዴ አባቴ busy ሆነ ነው hello ማቲ ቆየ ወየ ቆይ አንዴ ታገሺ እሺ እሺ።
ሰላሳ ስድስት ቁጥር ነው ሰላሳ ስድስት ኧረ ገና እኮ ነች ታዲያ እሷ ጋር አልደረስንም ገና እንሄዳለን
እኮ ሌላ እቃ ሄዶላት ነው ማለት ነው በራቱ የወጣ
እኔ አላውቅም እንጂ ሎሚ ይዘሃል?
እኔ ሎሚ ይዣለሁ እሰጣታለሁ አ ቶሞካ ነው location ኑ።
ቶሞካ ቶሞካ ፒያሳ ቸርችል እዚህ ጋር ነው እቴጌ ጣይቱ እኮ ነው የሚለው እኛ ጋር እኮ ሎኬሽን ነው ማለት ነው አንዴ አንዴማ ሎኬሽን ነው በቃ የሚመለስ ነው አንሰጣትም ማለት ነው ኦኬ። ሌላ እቃ ግን አልሰጣትም ደርሶኛል ብላ ነበር።
እኔ አይደለሁም እኮ ሌላ መግን ሶፊያድ ነው እዛ ሄዱት አሁን ሌላውን ቃል ብታይ ቼክ ብታደርገው እነ ሶፊያድ ጋር ነው ያለው
እስኪ በቃ ሲያዋራታለሁ። እሺ።
እሺ